ሆዴ አገልግሎ ሰራ አገልግሎ ሰራ እህህ ለሆዴ አገልግሎት ሰራ አገልግሎት ሰራ ምን ይቀመጥበት ሰንጋ ሆነ መከራ ሰንጋ ሆነ መከራ ምን ይቀመጥበት ሰንጋ ሆነ መከራ ሰንጋ ሆነ መከራ ይማርክ ነበረ ሰበዝና ሌላው ሰበዝና ሌላው ይማርክ ነበረ ሰበዝና ሌላው ሰበዝና ሌላው የሰራነ ሁሉ ሆነ እንጂ ለሌላው ሆነ እንጂ ለሌላው የሰራነ ሁሉ ሆነ እንጂ ለሌላው ሆነ እንጂ ለሌላው ስፌቷ ነበረን የእሷ ጥበባማ የእሷ ጥበባማ ስፌቷ ነበር የእሷ ጥበባማ የእሷ ጥበባማ እንደውሃ ሊዛለች ይች አገር አክረማ ይች አገር አክረማ እንደውሃ ሊዛለች ይች አገር አክረማ ይች አገር አክረማ እስቲ ተባበር ለዚች ላንዴት አገር ለዚች ላንዴት አገር እስቲ እንተባበር ለዚች ላንዴት አገር ለዚች ላንዴት አገር ባላና ምሰሶ ብንሆንላት ማገር ብንሆንላት ማገር ባላና ምሰሶ ብንሆንላት ማገር ብንሆንላት ማገር ጤምነው ጤምነው ጤምነው ሰው በአደባባይ የሆዱን ሳይነግር የሆዱን ሳይነግር ሰው በአደባባይ የሆዱን ሳይነግር የሆዱን ሳይነግር ተከታትሎ አለቀ እንደ ወገር በገር እንደ ወገር በገር ተከታትሎ አለቀ እንደ ወገር በገር እንደ ወገር በገር የሚጓዘው በዛ ወንዝ የሚሻገረው ወንዝ የሚሻገረው የሚጓዘው በዛ ወንዝ የሚሻገረው ወንዝ የሚሻገረው እዚያ ላያልፍ ሆኖኝ እዚህ የቸገረው እዚህ የቸገረው እዚያ ላያልፍ ሆኖኝ እዚህ የቸገረው እዚህ የቸገረው እስቲ እንጫወት ጨዋታ መንከፋ ጨዋታ መንከፋ እስቲ እንጫወት ጨዋታ መንከፋ ጨዋታ መንከፋ የሆድ በሆድ ያለ ጊዜ ከመንገፋ ጊዜ ከመንገፋ የሆድ በሆድ ያለ ጊዜ ከመንገፋ ጊዜ ከመንገፋ የማሙን ያዘ ያማንገቶ ነፋ ያማንገቶ ነፋ ይህም አፉን ያዘ ያማንገቶ ነፋ ያማንገቶ ነፋ ምነው የእኛ ነገር መላቅቶ ጠፋ መላቅቶ ጠፋ ምነው የእኛ ነገር መላቅቶ ጠፋ መላቅቶ ጠፋ Temenau, temenau, no temenau, zamatau. እህ የሚያዋጣን አንሶ አፋፍዳለት ሆነ እህ የሚያዋጣናን ሰው እህናፋፍ ዳገቱን እህ ባጀባ ዋራጁን እህና የብዛቱን እህና የንብዛቱን እህ እድገት ከላይ ሆኖ ውርቀት መከታችን እህ እድገት ከላይ ሆኖ ውርቀት መከታችን እህ ቁልቁል ሂዱ ይላል እህ ክፉ አምላካችን እህ ክፉ አምላካችን እህ ወገን በአገር ጉዳይ እህ ቸልታውን ቤተው እህ ወገን በአገር ጉዳይ እህ ቸልታውን ቤተው እህ በደል መሬት ሆነ እህ ባልተመጸወተ እህ ባልተመጸወተው እህ ወገኔ ንብረትን እህ ቢያደርገው ነገሩን እህ ወገኔ ንብረትን እህ ቢያደርገው ነገሩን እህ ስንዴ ባለመነ እህ በለምለም አገር ሆነ እህ በለምለም አገር ሆነ እህ ሕይወታችን ሁሉ እህ ቢያየው ተመልካችን እህ ሕይወታችን ሁሉ እህ ቢያየው ተመልካችን እህን እንደ ካሮት ተክለ እህን ቁልቁል ወደ ታችን እህ ቁልቁል ወደ ታችን ተመነው ተመነው ተመነው